ጤና ይስጥልን። ቪዲዮ ኢትዮጵያ በቴሌቪዥን የሚዘኩ ምርጫዎች አብሮ ይስጥልን። ድራፍት ድራፍት ጥረት አለ እንደ ሰሞኑ ምንድን ነው
ደንበኛችሁ ሊቆ ይቆራረጣል ለማስመዝገብ ነው የፈለጉት?
ድራፍት ጥረት አለ ምንድን ነው?
እሺ ታዙ ነው።
አርባ ዘጠኝ ወደ ሀያት አካባቢ
እሺ መቼ ነበር የመጣሉት? ዛሬ ጠዋት አልመጣሉት?
ዛሬ አልመጣም ወይ ሰሞኑን አልደረሰንም። በቃ በጣም draft ጥረት አለ። አርባ ዘጠኝ
እሺ የ BGI መለያ ቁጥሮትን ወይም የቤቱን TIN number ይንገሩ።
አውጥቼ ልደውል።
ቆይ አንዴ መስመር ላይ ጠብቁኝ። ሳኖ ግሮሰሪ ነው? ሳና እ?
ሳና ግሮሰሪ ነው?
ፋና አይደለም።
እሺ እንደዛ ከሆነ TIN number ኡትን አውጥተው መልሶ ይደውሉልኝ።
እሺ።